Hello ወይ እንዴት ዋልሽ?
እንዴት ነሽ?
ምን በላሽ?
እ ጁሱን ጠጣው እ?
ጁሱን ጠጣው አቮካዶ ፓፓያ ፓፓያ የጠጣሽበት? እ አዎ።
ትወጣለሽ?
እ፣ አይ ደህና ነኝ።
ደህና ነሽ? እ፣ አዎ።
ቢሮ ገባሽ?
አዎ ገባሁ።
አገኘሽ?
መ- ያንን ሄድኩኝ ግን መርካቶ ገባለሁ ብዬ ነበር። እንዴት ልግባ?
እንዴ መኪና ይዤ ወጥቼ ስለነበር እ፣ ፓራው ጋር ቀሚሱን ትንሽ ጠብ ያደርግልኝ ብዬ ነበር። አልተመቸኝም። እ?
እ፣ ወደ ይዘሽ መጥተሽ የሆነ ምሳ ሰዓት ላይ ብር ብለሽ አትመጪው ነበር ትራንስፖርት?
እ፣ እንደዛም አሰብኩኝ ግን ወደ አጥብቦ ላይ ሰጥሽ ይችላል ሜላት ላይ ደግሞ ሰነፍኩኝ። እስቲ ቆይ የሆነ ሰዓት ከተመቸኝ እ፣ ከሰዓት አካባቢ ላይ ሄዳለሁ። ታራለች እንዴ?
የለች ምን ላይ ነች?
እ።
ምን ነው? እ?
አክ- አካሄጂ ልበላ እ?
አካሄጂ ልበላ ከሰዓት እኮ እንትን አላት።
እ?
ከሰዓት እንትን አላት።
ስብሰባ አለ መዝሙር ጥናት እ?
መዝሙር ጥናት አላት።
እውነት እ፣ ጠይቂ።
ሲጠይቃትም እንትን ካለች እሺ